ሄሎ ሄሎ ነብዩ፣ የማንን ካሽከር ልግባበት?
ወላይታ ፋይፍ ነዋ።
እኮ ካሽከር ማን?
ነባ ነባ የሚል
እሺ፣
ጂአር ነው። እሺ አዎ ገባኝ። እንትኑ ይኸውልህ እሺ።
ሀይ- ሃርድዌር አይደለም እንደሚያመጣ ታውቃለህ? ከፊት አዎ።
ስፔስ አለው። ልክ ፔስት ስታደርገው ከፊት ስፔስ ኦኬ።
አለው። ለዛ ነው ሶ ወደፊት ኦኬ።
መተህ እንትኗን space ዋን ስታጠፋት ወላይታ five ብሎ ይመጣል። እሺ okay። አ- አንድ ያለኝ እኮ አንቺ ጨርሽልኝ እኮ ትንሽ እሺ፣ ከሶዶ አይ።
ወጣ ብሎ ስላለ ነው።
ይሄን እገባዋለሁ፣ ችግር የለውም። ለሌላ ጊዜ እንትን እንዳይልክ ብዬ ነው።
እሺ space ዋን ላጥፋ። ሌላ ቀን okay እ?
ሲታረግ አዎ ልክ hardware ID ን ቦታው ላይ ስታስገባው ከፊት space ይኖረዋል ብዙ ጊዜ okay። አዎ ከፊት አለ። አዎ፣ ከማን?
እሷን ጥግ ላይ ሄደህ ከመጀመሪያው ቁጥር ጋር back back ማድረግ ነው። እዛ ይገባል።
እሺ ይህን እንገባዋለን። እሺ እሺ ቴንክ ዩ እሺ፣ ነብይ መልካም ቀን።